ጤና ይስጥልን ቤት ቤት ቤቲ ነው የምንረዳው።
በለ transfer አድርጌ አልገባልኝም፣ አየር ላይ ቀረብኝ።
ወደ ቤት ቤት ነው ከቤት ቤት አስወጥተሽ ነው?
ከቤት ቤት አስወጥቼ ወደ ቴሌ ብር ልኬ እሺ፣ ስንት ብር ነበር?
አስራ ሁለት ሺ በዚህ ስልክ ነው?
አዎ።
እሺ፣ check ላድርገው። እሺ፣ አንድ ደቂቃ ጠብቂ።
እሺ
አስራ ሁለት ሺህ ብር ወደ እልፍነሽ ንጋቱ ነው አይደል?
አዎ ዜሮ ዘጠኝ ሀያ ስምንት ሀያ አርባ ስድስት አስራ አንድ አዎ።
እሺ confirm ስላልተደረገ ነው confirm አድርጌልሻለሁ። ትንሽ ቆይቶ ይገባልሻል። እሺ
እሺ ተደወሉ። አመሰግናለን። መልካም ቀን።
እሺ ደህና ሁኑ።